hello hello ጤና ይስጥልኝ።
አቤት፣ አብሮ ይስጥልኝ ሰላም ነው?
አለን ነው አ፣ አብርሃም ነው?
አ እሺ እኔ ከ We Plus Solution ነው የደወልኩት።
ከምን We Plus Solution company
glass solution አ We Plus Solution company ምን ማለት ነው?
እና company company ያችን የስልክ ተግባር አለ። እሱ create አድርጎ አንድ ሰው ከስልሳ በላይ ሰርቪሶችን በአንዴ እንድጠቀም የሚያደርግ አፕሊኬሽን ላይ ማለት ነው እንድትመዘግቡ ነበረ። ከስልሳዎቹ መሀል ደግሞ ፈርቻ አንደኛው ነው እና ምንም ኦኬ።
አይነት ክፍያ የለውም፣ በነፃ ነው። እ፣ እንድትመዘገቡ ነበረ
አምና መጥቶን ነገር እ?
እ፣ አገልግሎት ላይ እንዲል ማለት ነው።
እና እና ኦንላይን ምን ማድረግ ነው ያለብን?
ኦኬ ከስቶር ወይ ፕሌይ ስቶር ምን አፕሊኬሽን አለ?
ስቶር አለ።
እሱን አውጥ- ኦኬ አይሰማም።
አሁን ትንሽ
ፕሌይ ስቶር ላይ ፕላስ ሶሉሽን ስቶር የሚል አፕሊኬሽን አለ እና አሁን እሱን አውርዳችሁ ተር ማድረግ ነው። እኛም ሊንክ ልክልን የአፕሊኬሽን
ገና መዝገብ እንላለን።
ወይስ እሺ ልክ ነው።